Hello ጤና ይስጥልን ቤተሰብ ራሄል ነኝ። በኮም ልርዳው?
ቤት ቤት የተጫወቅኩ ነበርኩት ብር ዝም ብሎ ይጎላል
ማለት withdraw ሳታረገው ሳትጫወትበት ምናምን ነው የተጫወቅኩ ነው። አሁን ራሱ በዚህ ሰዓት ራሱ እኮ ስንት ብር ነው የወጣው? ቆይ እስኪ አንዴ አሁን ያው እኔ አሁን በአስራ አምስት ብር የተጫወቅኩ አንዴ መቶ ሀምሳ ወጣልኝ። ሁለቴ ነካው መቶ አስራ አንድ ላይ መጣ።
እሺ አንዴ ቆይ እሺ
Hello
ወይ ሰላም ነው?
ወይ
ሰላም ነው?
ሰላም ነው።
ምን ልርዳህ ወንድሜ?
ቤት ቤት እየተጫወቅኩ ነበርኩት እሺ
በአስራ አምስት ብር እየተጫወቅኩ ነበርኩት። አንዴ መቶ ሀምሳ በላው እሺ ዘጠና ምናምን ያለው መቶ ሀምሳ በላው።
እሺ ከዛ በኋላ ሁለቴ ብቻ ነካው፣ ሶስቴ ነካው መቶ አስራ አንድ ላይ መጣ። ምን ነው
መቶ ብር
መቶ አስራ አንድ ላይ መጣ።
መጣ።
አዎ እሺ
ይጎ- በቃ ብር ይጎላል። እኔ እንጃ
ስንት ብር ነው የጎደለው?
ሁሌ እንደዚህ እየጎደለ ነው ታውቃለች። እኔ ጨዋታ ላይ አላይም እንጂ Okay ብሩን ነው አ፣ win ስታደርግ ከዛ ወይ አንተ በአንተ account የሚጫወት ሰው አለ
እንዴት የለም። በእኔ account መጫወት ካለ ይልኛ እ?
check አድርግልኛ ሁሉም ነገር እሺ ቤት ቤት ስልክህን ንገረኝ።
ዜሮ ዘጠኝ እሺ ስድስት መቶ ስድስት መቶ ሰባት መቶ እሺ ዜሮ ስምንት
እነት?
ወይ ቆይ አንዴ check እያደረኩ ነው።
እም? Hello ወይ አንዴ ጠብቀኝ እሺ፣ check እያደረኩልህ ነው። በአስራ አምስት በአስራ አምስት ብር እኮ ብዙ እየተጫወትክ ነው
እንደ አዎ ብዙ የተጫወትኩ ነው እኮ
እ ብዙ የተጫወትኩ ነው። መቶ ሀምሳ ከበላ በኋላ ስንቴ ነው ነካው?
እም። ቆይ እስኪ አንዴ መቶ ሀምሳ ከበላህ በኋላ በአስራ አምስት ብር ሰላሳ ብር በላህ በአስራ አምስት ብር አስራ አምስት ብር እያደረግህ በጣም ብዙ ቆርጠሃል። ከዛ የሆነ ሰዓት ላይ አስ- አ፣ ሰላሳ ብር በላህ። ከዛ አስራ አምስት አስራ አምስት እያልክ መቁረጥ ጀመርክ። ሰላሳ እየበላህ አርባ አምስት እየበላህ ነበረ። መድበህበት ነው እንጂ የተወሰደ ነገር ምናምን የለውም።
አዎ፣ ተመድቦበት ነው ወይ account የሚያውቀው ሰው ካለ በዛ እየተጫወቱበት ሊሆን ስለሚችል check አድርግ እሺ።
እሺ check አድርግልኛ አንቺ። በቃ ሌላ ሰው እንደ- እንደ- እኔ ጋር መጫወት እንዳዛ።
እኮ አንተ ነህ ማድረግ የምችለው። አሁን እኛ አንተ እንደምትጫወት ነው የምናውቀው።
እሺ አሁን ኮዱን እንዴት ነው የምቀይረው ነው?
እ፣ እዛ ላይ profile ላይ ግባና change password የሚል አለ። እዛ ላይ ቀይረው።
Send እ፣ አይደለም change change password የሚል አለ
Change አየህ እና change አድርገው እሺ password ህን።
አየህ አየህ እሺ አባቴ፣ ስለ ደወልክ እናመሰግናለን። መልካም ቀን።